Leila. Leila.
ጤና ይስጥልኝ። ሌላ ሌላ? አቤት ይሰማዎታል?
ይሰማኛል።
ፐርፐዝ ብላክ
እ አይ ምን ረዳሽ? ምን የእርሱ ረዳሽ?
ቁጥር ነበር የተመዘገበው።
እሺ ምን ነበር?
ከአርፌ ነበር የምደውልለት በፖስት ማሽን እሺ።
ዙሪያ ላዋራዎት ፈልጌ ነው።
እሺ ምን ነበር?
POS machine ኣችሁን ላለፉት ተከታታይ ቀናት እየተጠቀማችሁት አይደለም እና በዛ ዙሪያ ያጋጠሙት ችግር ካለ ለመጠየቅ ነበረ።
አዎ ከዚህ በፊት እኮ አመልክተን stuck ያደርጋል ብለን ቆይተናል ከተናገረ አይሰራም?
ጉዳይ ላይ። አዎ እየሰራሉት አይደለም?
አዎ ምንድን ነው የሚያሳዩት?
stuck ያደርጋል ማለት እ፣ በቃ ዝም ብሎ rotate ነው የሚያደርገው እንጂ አይቆርጠውም። ረዥም ሰዓት ነው የሚፈጀው።
okay፣ ካርድ network ኡን check- ገብቶም እንደዛ ነው።
network ኡን check አድርገውት ነበር። ኔትወርክ አዎ አለው አካባቢው።
አዎ አዎ
restart ም አድርገው ሞክረውታል።
አዎ
እሺ፣ ደንበኛችን ጉዳዩትን ወደሚመለከተው አካል እናስተላልፍልዎታለን። እሺ፣ እናመሰግናለን። መልካም ቀን።